ሄሎ ጤና ይስጥልኝ ቺክ
ምናምን ሰላም ትላንትና ከትላንት ወዲያ ነበር ያዘነው ሽንኩርት ቴሌ ነበር ርሰር እሺ እና ትላንትና ሲመጣልን ሰባት ሀያ ሰባት ነው ያዘዝነው ሰባት ብቻ ነው ይመጣልን ኦኬ አዎ።
ዛሬ እንልካለን ብላችሁ ነበር አሁን ምንም የለም ዛሬ ካልመጣ ደግሞ አርብ ነው ቅዳሜና እሑድ እጅ የለም ወጥቶ ይሆናል ትናንትና ሙሉ ኮምፕሌን አቅርበው ከሆነ ታምቆ ከሆነ ወጥቶ ይሆናል ትንሽ ይደርሱ አዎ አዎ እንደዛ ብለን ነበረ አዎ ትንሽ ይጠብቁ ነች እሺ እሺ እሺ